Hello እስኪ አገናኘኝ መሀመድ hold አደረገችኝ።
ሄሎ
ሄሎ እናቴ በዘጠና ሁለት ሀምሳ አራት ሀምሳ ሁለት order ነበረ እናንተ ጋር አዎ
እ እንትን የ price ልዩነት አለው እንዴ?
አዎ አለ። አሁን እዚህ ጋር የተላከው ስንት መሰለሽ? ስምንት መቶ ሰማንያ አምስት ነው። እኛ ጋር ግን አንድ ሺ አስራ አራት ብር ነው ጨምሯል። ተመኑ
አንድ ሺ አስራ አራት ብር ነው።
ዳ አንድ ኪሎ አስራ አንድ ሰዓት
Okay፣ እኛ ጋር ደግሞ ስምንት መቶ ሰማንያ አምስት ብር ነው ያለው።
አሁን ሰሞኑን ጨምሯል። ያው ሳይስተካከል ስለቀረ ነው።
Okay እና እናንተ price ጨምራችኋል።
ያው ጨምሯል እኛ ጋር
እሺ እሺ እናቴ
እና ይሰራ ወይስ አይ ቆይ መልሼ እደውልልሻለሁ።
እሺ።
ሄሎ
ሄሎ መሀመድ እ ላሳውቅልህና መልሼ እደውልልሃለሁ። እሺ
እ